ጤና ይስጥልኝ ሲስተር ማዕከል
ጤና ይስጥልኝ። ከ- ከጎንደር ዲላ ፈልጌ ነበር።
ከጎንደር ጋምቤላ።
ጋምቤላ እሺ።
በትራንዚት ነው።
አዎ በ transit direct ማለት ነው።
እሺ ሂሳቡ ስንት ነው?
መሄጃ ብቻ ነው።
አዎ መሄጃ ብቻ ዘጠኝ ሺህ አስራ ሶስት ብር
ዘጠኝ ሺ አስራ ሶስት አዎ
እሺ ከዛ እነሱ እዛ ናቸው ያሉት እና በምንድን ነው መላክ የምችለው?
እ፣ አሁን በዚህ በስልክ እኔ book አደረግሎትና መዝገባውን ተይዞ text ይደርሶታል። በ text ለእነሱ መላክ ነው።
እሺ ከዛ እሱ text ኡን አሳይቶ መጓዝ ይችላሉ። እነሱ
እሺ ዘጠኝ ሺ አስራ ሶስት ዘጠኝ ሺህ አስራ ሶስት እሺ እሺ እሺ book ማድረግ ሲፈልጉ ይደውሉልን።
እሺ እደውላለሁ። መልካም እሺ፣ እናመሰግናለን። መልካም ጊዜ።
ነው። እሺ።